እኔ ያስልኝ ኦፕርቴን ሄመር ሳቅ ባላለሁ ልርዳዎች
ዘጠና ሁለት ስልሳ ሁለት ላይ ደውዬ ነበርና ሸገር በጣም ድምፁ ቀንሷል፣ እንዴት ላድርግ?
ምን አለኝ ደንበኛ
ዘጠና ሁለት ስልሳ ላይ ሞክሬ ሸገር በጣም ድምፁ ቀንሷል፣ ምን ላድርግ?
ምናልባት ስልኮ ላይ ትንሽ አፕ ኤንድ ዳውን ያለውን እንትን ይሄ ድምፁን ማስተካከል ቢችሉ ምናልባት እርስዎ ስልክ ላይ
ምን ላድርገው? loud speaker ላይ አድርጌ ላዳምጣ ወይስ ምንድን ነው?
አይ loud speaker አይፈልግም፣ loud speaker አይፈልግም።
እም፣ ስለዚህ እስኪ volume መጨመሪያውና መቀነሻውን check ያርጉት።